hello ሰላም ስጥልኝ message ከዳኒ ባንክ ምለዳው
እንትን በ CBE ብር ወደ account ያስገብቼ ነበር እሺ እና እስካሁን አልገባም።
ከ CBE ነው አዎ ከ CBE ብር እሺ አዎ የቤት ከ- ለጊዜው ከ- ወደ ቤት ቤት የሚደረጉ ከቻፓ እና በ CBE በኩል የሚደረጉ የቻ- የቻፓ transaction ኦች ትንሽ ተቋርጠዋል እና እ፣ ቻፓ ትንሽ system fail ስላደረገ ምን ያደርጋሉ የ- ከ CBE የደረሰህ እንትን አለ አይደለ አዎ የጽሁፍ መልእክት አለ አይደለ አዎ እሱን ቴሌግራም ላይ ላክልን ላክልና በሱ እናሳውቅልሃለን እኛ ለቻፓ እናሳውቅልሃለን። እሺ ብዙ customer ስለሆነ እንደዚሁ system ተቋርጦበት ተበላሽቶበት transaction የተቋረጠው ብዙ ሰው እኮ ስለሆነ ግን እናንተ እናንተ አሳውቃችኋቸው እ፣ ቶሎ ይገባል ነው እኛ ማለት at least እንዳሳወቅናቸው at least አዎ ይገባል ቢመለስ አባቴ።
አሁን ቢ- አሁን ቢመለስ በቴሌ ብር እንደገና እንድሞክር
ይኸውልህ already አሁን ወደ እኛ ስላልገባ እኛም access ኡ የለንም። አሁን ያ transaction እኛ ጋር አይ ነው አይ ነው አይ ነው አዎ። ግን አ- እናንተ confirm ብታደርጓቸው ቶሎ የማስገባት እንትን አለ ከ እኮ እኛ እኮ ለዛ ነው text message ኡን የምንጠቀምበት ለዛ ነው እን- ለእነሱ okay።
እንልክላቸውና እ፣ በዛ በትራ- በዛ transaction ID የተካሄደውን ግብይት እነሱ ራሱ confirm ያደርጉታል። በዛ ግን እና- ግን እናንተም ይሄ ያለው አይደል ቴሌግራሙ ዋናው የ support እንትኑ አዎ።
የቴሌግራማችሁ እሱ ላይ የ- የጻፍኩላችሁ ነበር እንትን አታዩትም። እ፣ ይሄኛውንስ እንዴት ታዩታላችሁ? አሁን ምልክልሽን ID ዩ ከነ ID ዩ ከነ text ኡን ስልክልሽ እኮ እሱን ነው ለእነሱ የምናሳውቅልህ አንድ ላይ አይ ነው ግን እሱን እያያችሁት አይደለም ነው ቴሌግራም ላይ ላ አባቴ አሁን ላይ ሮ- ራሱ honestly ስነግርህ ማለት ነው ከስድስት መቶ በላይ text ነው ቴሌግራም ላይ ያለው
okay እያስተናገድን ያለ ነው ከስድስት መቶ በላይ ደንበኛ ነው ማለት ነው።
okay አይ አንተ ነው እንደዚህ የሚደውለውም ደግሞ ደግሞ እየደወሉ የምናስተናግዳቸው ሰዎች አሉ እና okay።
እንደዚህ fail system ሲያደርግ ትንሽ እናንተን push አድርገን እ፣ በትዕግስት አይ።
ስጡን የምንለው ለዛ ነው። እሺ ነው፣ እያንዳንዱ አይ ነው።
transaction ስለሆነ አይ ነው የሚገባው ማለት ነው።
አይ ነው እሺ እሺ ከዚህ አንጻር ነው እንጂ እናስተናግዳለን። ያው supporting የታወቀ ነው ከዚህ በፊት እሺ። አዎ አዎ ታውቅ እሺ አባቴ እሺ እሺ እሺ እናመሰግናለን።
በዛ በኩል contact ነው ችግር የለውም ላክልንና እናሳውቅልሃለን። እሺ በቃ አባቴ እሺ እሺ እሺ እሺ እናመሰግናለን ስለደወልክሽ። መልካም ቀን።
እሺ እሺ